hello ጤና ይስጥልኝ ቤስት ቤት
confirm አድርጊልኝ እሺ፣ ሳንቲም ብለን በዚህ ቁጥር
በደወልክበት ነው።
አዎ።
እሺ፣ አንዴ። ስንት ብር ነው? ሰባት ሺህ እና አምስት ሺህ ነው።
አዎ፣ አዎ።
ወደ ዜሮ ዘጠኝ አስራ ሶስት ሀያ ሰባት ስልሳ ሰባት አስራ አራት አዎ፣ አዎ። ከሻውታል ስንት ገብተሽ ነው? አንድ ስንት ነው ወጣ? በምንድን ነው የምትወጣው? በ-
ይኸው ገብቷል። እሺ፣ ሁላችሁም balance ስለሆነ ነው። እሺ፣ እናመሰግናለን።